ሰላም ሰላም፣ ጤና ይስጥልኝ ቤት ቤት እንዴት አመሰግናለሁ።
ሰላም እንዴት ነው?
እንትን በቻፓ በኩል ጊዜ ብር deposit እያደረኩ ነበር እና እሺ እንትን ይልብኛል ይይዝብኛል። ለምንድን ነው ብሩን አያመጣልኝም?
እሺ ንገረኝ ስልክህን።
አምስት ዘጠኝ ሰላሳ እሺ አስራ ሁለት ሰማንያ እም፣ ሀምሳ ስምንት ስልሳ ስምንት ሀምሳ ስምንት ምን አልከኝ?
ሀምሳ ስምንት ስንት ብር ነው?
አሁን ለሙከራ ብዬ ሀያ ብር አድርጌለት ነበር።
ገብቶልሃል እኮ ታዲያ ቤት ቤት አካውንትህ ላይ እሺ አንዴ አሁንም ከያዘ ልደውልልሽ መልሼ ሌላ ላስገባ ነበር።
ችግር የለም። እሺ አባት